hello ሰላም
አብ ቤት ይገኛል ነው ብዙ ጊዜ ጠልፎ ገብቶ ብር ያወርዳሉ። እኔ አንድ ቀን አውርጄ አላውቅም። ታውቃለህ?
ምን አይ እንደዚህ መጠላለፍ የለም ወንድሜ፣ password ህን ካላወቁት በስተቀር አዎ፣ pass- password ኡን ያውቃል ያውቃሉ።
አ forget password በለውና አዲስ password መቀየር ትችላለህ።
እና የወሰዱትን ብር ወልሰኝ እ እ እነሱ ብዙ የሆነ ቀን ስድስት መቶ አወርዳሉ። ብዙ ጊዜ እነሱ ያወርዱት ምን አልከኝ ብር ወርዶ አውርዶ ወስዳሉ።
እኮ forget password በለውና አዲስ password እንትን ይበልክ። እሺ ይሰጠዋል።
እሺ፣ እሺ።
እሺ ወንድሜ